ሌት በልሜ እየመጣች እየታየችኝ ናፍቆቷ ነው ያስጨነቀኝ ሌት በልሜ የመጣች እየታየችኝ መርምሬ የረሳሁት ወጣት ትዝ አለችኝ ዛሬ ትቻት እሷም ረስታኝ ተራርቀን ሳለን ዛሬ ትዝታዋ ድንገት ከቸች አለ ናፍቆቷ ነው ያስጨነቀኝ ልበልሜ የመጣች እየታየችኝ ናፍቆቷ ነው ያስጨነቀኝ ሌት በልሜ የመጣች እየታየችኝ መርምሬ ላግኛት ያችን ወጣት ትዝ አለችኝ ዛሬ ናፍቆቷ ነው ያስጨነቀኝ ሌት በልሜ እየመጣች እየታየችኝ ናፍቆቷ ነው ያስጨነቀኝ ሌት በልሜ እየመጣች እየታየችኝ ያሳለፍነው ዘመን በሳቅ በፈገግታ ከሷ ጋር በፍቅር ተዝናንተን በእርጋታ ፍቅርዬ ስትለኝ እኔም ስላት ፍቅሬ ምን ሆናብኝ ይሆን ትዝ አለችኝ ዛሬ ናፍቆቷ ነው ያስጨነቀኝ ሌት በልሜ እየመጣች እየታየችኝ ናፍቆቷ ነው ያስጨነቀኝ ሌት በልሜ እየመጣች እየታየችኝ ናፍቆቷ ነው ያስጨነቀኝ ልትልሜ የመጣች እየታየች ናፍቆቷ ነው ያስጨነቀኝ ልትልሜ የመጣች እየታየ